ሄሎ ሄሎ። ጤና ይስጥልኝ ሰላሙ
አለን አለን ሰላም ነው።
አለን እንትን ነበር አቦ በእንትን ብር በ withdraw በ voucher እንትን ብዬ እሺ አሁን ገንዘቡን ለማውጣት ማለት ነው እ።
voucher ኮድ ምናምን ሰጠኝ። ከዛ search ስለው ምኑን ነው ምነካው ይህን እንትኑን አካሄዱን ነግሮኝ ነበረ።
አዎ፣ voucher ኮዱን አግኝተኸዋል።
አግኝቻለሁ። አዎ ሰጥቶኛል። አዎ ስለዚህ voucher ኮድ ካገኘ እሺ
deposit የሚለውን ተነካውና ወጥተህ አሀ ወጥቼ okay deposit የሚል አለ አይደለ?
deposit እሺ ስትነካው የመጀመሪያውን voucher ያመጣል አለ። voucher ሳንቲም ቻፓ ብሎ የመጀመሪያው ላይ- የመጀመሪያው አዎ መጀመሪያ ላይ voucher የሚል አለ አይደለ?
ትክክል አዎ እሱ ላይ ገብተህ deposit ማድረግ ነው። deposit የሚለውን አድርገህ እሱ ላይ ኮዱን አስገብተህ ወደ account deposit ማድረግ ነው።
እሺ አመሰግናለሁ። እንትን ካለኝ እመለሳለሁ። እሺ እሺ እሺ